አልቻለም። እስካሁን አልወጣሽም።
ኧረ አልገባም። ግራ ታዲያ ገባኝ።
ምንድን ነው የሚሻልሽ?
ኧረ እኔ ምን አውቃለሁ።
ጌቱስ ጋር ደወልሽ?
አልሄድም አለ ብሎ ቀረ አለች እኮ
እሱ ምን ሆነ? ትበቃለች። የአብዬ አምጣት። አ እ? ማን ምን ሆኖ ነው እሱ? አይ ምንድን- የአብዬን ነው እም፣ የአብዬ ምን ይሻለዋል? በእናትሽ ለምን አልሄድም አለ።
አልሄድም እሱ አለኝ ግን- አለች። ለምን አልሄድክም? እሱ ነው በቃ አስጠላኝ አለኝ።
አይ በቃ ቤትማ ከሆነ ምን አስጨነቀሽ አንቺ? ትሄደና እንጂ አልችልም መጣም። ይኸው እንግዲህ አምስት ሰዓት እ?
አካባቢ አለቃ አ- ጋር ደውልለታለሁ ብያለሁኝ።
ኧረ ካልሄደ አንቺ ምን አስጨነቀሽ? ቤትሽ ሁኚ። ዛ- ነ- ማታ ላይ ደውይለትና ነገ ይዘሽው ሂጂ።
እም፣ ነገ ቤትሽ ወይ አሁን ዛሬ በጠራራ ፀሐይ ምን አንከለከለሽ?
እም።
የተሰራ ነገር ካለሽ አትሂጂ። በቃ ካስጠላ ይቀመጥና እንግዲህ ታዲያ ማድረግ እ?
አልችልም። ምንም ማድረግ አልችልም።
ምን ሆኖ ነው እሱ ቤት ሄዶ የመጣች?
አይታይም እንዴ? አዎ ወደ መጣች እኮ ቡና እየጠጣ ነው።
እ፣
Hello ይንሽል እቴት እንዴት ነሽ? እንዴት አደርሽ?
ሰላም። አይ ደህና ነኝ፣ ሰላም ነኝ። እግዚአብሔር ቶሽ?
ይመስገን፣ ደህና ደህና ነኝ። አይ ምንም አይደለም፣ ደህና ነኝ፣ ደህና ነኝ።
እውነት?
በጣም እም፣ ሰሞኑን የገተገተኝ ቁስለቱ በስተቀር ደህና ነኝ።
ወስለቱ አሁን እንትን ያለሽ ሰላም የታሸሽበትም ሊሆን ይችላል።
የታሸሁበት ምናምን አሁን ነው እንጂ አሁን ኧረ ሰላም ነኝ፣ ሰላም ነሽ አይደል?
ደህና ነው ያደርኩት። አዎ ደህና ነኝ።
ይሁን እግዚአብሔር ይመስገን። እዮብ ይስገባ እንዴት አደረ? ጌቱ ግን እንዴት አደረ? አዎ ገብቶ ገብቶ ደህና ነው። ሰውነት የቆሳሰለ የሚለው እንዳለ ነው ያለው።
ቁስለት አለው አልሱ አዎ ቁስለት ሰውነት የቀጠቀጠ ያለው።
ይሆናል።
እኔ አላውቅም ይላል ሐኪም ቤት የተባብለን መልሼ የቀረሁኝ አለ።
ታ- ተኝቶ ምን ያደርጋል ታዲያ? መታየት እኮ ይሻለው ነበር። አይታወቅም እኮ ውስጡ ያለ ነገር ነው።
እኔ እንጃ አላውቅም ቀረሁ አለ።
በቃ ሰውየውም አልገባልሽ።
አልገባም እስካሁን። ሁ፣ እንዲህ አይነት ስራ ነው የሚሰራው። ግራ ነው እኮ የሚገባሽ አንቺ።
እሱ ማንም ፈርቶ ታዲያ? እሱ አለቃ ነው። ኧረ እሱ ማንም ይፈራ?
እም። እንዴት ነሽ? ጤናሽ ነው እንጂ አይ እኔ ደህና ነኝ፣ ደህና ሰላም ነኝ፣ ነሽ?
እግዚአብሔር ደህና ነኝ። አንቺ በጎ አደረግሽ ግን በቃ ነገርሽ አይ እንዴት ደህና ነኝ ደህና ነኝ እግዚአብሔር ይመስገን በጣም ደህና ነኝ።
ነው? በቃ እንግዲህ እግዚአብሔር ያውቃል።
እሺ እግዚአብሔር ያውቃል።
እሺ እሺ ቻው እሺ